Spera disiniva commercio?
በፊት በአሪፍ ላይ እምቢ አለኝ።
አሁን ሞክረውት ነበር ደንበኛችን።
አሁን አልሞከርኩትም። ትናንትና ነው ትናንትና እንትን እንዳለ ወደ ጌሙ ገብቼ አይቼዋለሁ። አንደኛው ተመልሷል፣ ሁለት ነበር፣ አንዱ ተመልሷል፣ አንዱ አልተመልሰም።
አመልክተው ነበር።
አዎ እሺ፣ በዚህ ቁጥር ነው ያመለከቱት።
አዎ፣
እሺ፣ ስሞትን ይንገሩኝ።
ኑሩ ኢሳ ሀሰን፣ ማን አሉኝ?
ኑሩ ኢሳ ሀሰን።
እሺ፣ screenshot ልከውልን ነበር።
አዎ
እሺ፣ ትንሽ መስመር ላይ ይጠብቁ።
እሺ።
መስመር ላይ ያሉ ደንበኛችን፣ አሎ እሺ፣ ጉዳዮት በሚመለከተው አካል እየታየሎት ነው። እስከሚስተካከልሎት ትንሽ በትዕግስት ይጠብቁን።
እና ለም መጀመሪያ እኮ አንደኛው ተ- የተላካ- የላኩላችሁ ሳይላ ቀረ። ሁለተኛው text ላይ በአንድ አድርጌ ስለክላችሁ ግን ሀምሳ ብሩ ገባ፣ አራት መቶ ሀምሳ ብሩ አልገባም።
እሺ፣ እንዲታደ በድጋሚ እንዲታይሎት አድርግሎታለሁ። እስከሚስተካከልሎት በትዕግስት ይጠብቁን።
እንትን በቃ
ቀንና ሰዓቱን አናውቀውም። ደንበኛችን ባለሙያዎቹ ባሳወቁን ሰዓት ደውለን እናሳውቆታለን።
እሺ።
እሺ፣ ስለ ደውሉ እናመሰግናለን። ሌላ የምረዱት ነገር አለ? እሺ፣ መልካም ቀን ይሁንልዎት።
የለም።